ጤና ይስጥልኝ።
hello
አቤት
hello፣
አቤት፣ ደንበኛችን ምን ልርዳዎት?
ሬዲዮን ለማዳመጥ ብዬ ብዬ ነው።
ሬዲዮን ለማዳመጥ ስልሳ ሁለት ዘጠና ሁለት ስልሳ ሁለት ላይ መደወል አንድ ቁጥር በእጅ ይመዝገቡ።
እ፣ ስንት ስንት
ዘጠና ሁለት ስልሳ ሁለት ላይ በመደወል
እ፣ ቁጥርን በመጫን በሶስት ብር ይመዝገቡ።
እሺ
ከዛ በኋላ የተለያዩ አራት አይነት የሬዲዮ አማራጮች አሉ። አንድ ቁጥር፣ ሁለት ቁጥር
እሺ እሺ፣ እናመሰግናለን።